ሄሎ ጤና ይስጥልኝ ደንሲቲዩ ሄሎ
ሄሎ
አቤት ኮሜዲያን እሸቱ
ኮሜዲያን እሸቱ የለም ምን ፈልገሽ ነው አይ ትኬት ለመቁረጥ ፈልጌ ነው እ ትኬት
የምን ትኬት
የ- የእንትን የውድድር
የምን አልሽኝ የውድ- የእሸቱ ኮሜዲያን እሸቱ ልጆች የሚያቀርባቸው
እ ትኬት የለም አሁን ላይ ልጆች የሚቀርቡት መጀመሪያ ተመዝግበው ከዛ ፈተና ተፈትነው ነው የሚቀርቡት እሺ ማማዬ እሺ ስንት አመትሽ ነው አንቺ
እኔ ስምንት
ያው ስለዚህ የስምንት አመት ልጅ አይቀርብም ማለት ነው አምስት አመት እና ከዛ በታች የሆኑ ልጆች ናቸው የሚቀርቡት ያው አንቺ ሳይሆን የምት- የምትደውዪው ሌላ ሰው ትልቅ ሰው ደውሎ ነው የሚያስመዘግበው እሺ እ እሺ አመሰግናለሁ
ቻው ቻው